Έλα. Έλα. ኦርደር ነበር ዘጠና ሶስት ስልሳ አንድ ዘጠና ሶስት ስልሳ አንድ ምን ሆነብህ?
ከሳሚት ከሳፋሪ ማለት ነው ከፍያድ ቤት ጎሮ ወደ ጎሮ መድኃኒዓለም ነው እሺ እሺ።
መድኃኒዓለም ሳሚት መድኃኒዓለም ነው ዞሮ መድኃኒዓለም።
ጎሮ መድኃኒዓለም አልፎ ነው እሺ እሺ።
አሳኪ
እ? ምን አልሽኝ? ጎሮ መድኃኒዓለም የለም